ponieważ...
አቡበክር ሄሎ ሄሎ፣ ወይ አቡበክር ነው ሄደን።
አዎ ነኝ ማለት ነው።
እሺ በቃ ምግብ ቤት መልሰው፣ እሺ
እ፣ አልቀበልም ብላልበት መለስከው?
አዎ መልሼ። በሰላም ነው ግን የቆየው?
አይ እያናገርናት ስለነበረ ነው። ለዛኔ ቆይ ኧረ ስንታውን እሷ ያዘዘችው ሰባት ሰዓት መሰለኝ። ሰባት ሰዓት ነው ያዘዝኩት ለችኝ።
ግን ለእኔ የሚያሳየኝ ገና ያሳወቅ ስታሳውቀኝ ራሱ ሀያ ደቂቃ እኮ አልሞላውም ነበረ።
ኧረ አዎ ደስ ይላል። ኧረ ምን አስበው እንዳለ ተደውሎ ገና ታዙ ሰዓት- ሰባት ሰዓት ነው አለችኝ።
okay እንግዲህ ሊሆን ይችላል። ግን አንተ accept ካልከው ደግሞ አሁን ገና ሀያ ደቂቃ አዎ አሁን ራሱ ደስ ይላል።
ያንተን። እሺ በቃ አቡበክር ቻው።